ሄሎ ሄሎ ሞልሻ አቤት ሞሌ ሞልሻ ደህና ነህ?
አቤት አቤት አቤት አቤት እንዴት ነህ?
ሰላም ነው ደህና ነህ?
ደህና ነኝ ሞልዬ በእናትህ እስቲ slip ላክልኝ የደሞዜን።
እሺ፣ እኔ ጌታ በ- ላስቸግርህ በቴሌግራ አረ እሺ እ?
ስራችን አይደል እንዴ ምንድን ነው ነገሩ በቃ ላክልኝ እስቲ። ምን ሆነብኝ መሰለህ እያነሰብኝ እያነሰብኝ ሄደ። ፀሐይን ቁረጭብኝ ብያታለሁ፣ ግን ስንት እንደቆረጠች እንኳን አላወቅኩኝም።
ግን የእሷ እኮ ደብል ነው ማለት ምን አዎ።
ምን እንትን እንደሚል እኛ ጋር ምንም አያስታውቅም አደለ የእሷ አያስታውቅም፣ የተቆረጠውን ያስታውቃል ግን አደል
እዚህ ጥቅ- ጥቅል የተቀነሰው እንጂ ጥቅሉ አለ አሶሲዬሽን እንደዚህ ለእንደዚህ ለእንደዚህ የሚል የለም።
የለውም የሚገርመው እሱ አይደል እውነት በእውነት አያስታውቅም።
ኧረ የለም ማለት በጥቅሉ ነዋ አንቺ ደብተርሽ ጋር ነው ቸክ የምታደርጊው እስቲ እሺ እሺ እሺ በቃ እሺ በምን ልላክ በቴሌግራም ላክልኝ እስቲ።
እሺ እሺ ሞልዬ